እነማን?
ለባት መጀመሪያ
እሺ አመሰግናለሁ። እንደዚህ ትባላለኝ። ከዚህ በፊት ደውዬ ነበረ።
ቅርታ ጾታ አይሰማም።
ድምፅህ እያንተም ይቋረጣል።
አሁን ይሰማዎታል?
አሁን ይቻላል።
እሺ ምን አሉኝ?
አ፣ ባለሙያ ነበርኩ ስራ ለመቀጠር ፈልጌ አ፣ ደውዬ ቆይ ምዝገባ የተወሰነ ቀን አቁመናል ቆይ ምናምን ነገር ብለው ነበረ።
አልተመዘገቡም ነበር።
አልተመዘገብኩም። እንትን በ application ለመመዝገብ ሞክሬ ነበር ግን አልተቀበለኝም ነበር። ትመጣለህ ምናምን ተብዬ ነበረ፣ አልተደወለልኝም።
እሺ ከዚህ በፊት ተመዝግቦ የማያውቁ ከሆነ አሁን ምዝገባውን ማድረግ ይችላሉ። ሙሉ ስሞትን ይንገሩኝ።
እንድሪስ አባቡ እባላለሁ።
ይቅርታ ምን አሉኝ?
እንድሪስ አባቡ
እድሜዎትን ይንገሩኝ።
እድሜ ሰላሳ ስድስት ሰላሳ ስድስት በዚህ ስልክ ቁጥር ነው የሚጠቀሙት ወይስ ሌላ ሌላ?
አ፣ አ፣ አ፣ በዚህ ስልክ ነው የምጠቀመው።
የት አካባቢ ነው የሚኖሩት?
አ፣ አዲሷ ወደ አየር ጤና ዘነበወርቅ አካባቢ
አየር ጤና።
አየር ጤና ዘነበወርቅ አ፣
እሺ እንድሪስ እ፣ መስራት የሚችሏቸው ሙያዎች ሊነግሩኝ ይችላሉ? እስከ ሶስት ሙያ ድረስ መመዝገብ ይችላሉ።
አ፣ አ፣ ፍሪጅ
ጥገና፣ ፍሪጅ ጥገና፣ አ፣ ፍሪጅ ጥገና ነው።
እሺ፣ ሌላስ?
እ፣ ቲቪ
እሺ ፍሪጅ እና ቲቪ ጥገና ይሰራሉ።
አ፣ እና oven ማለት ነው።
እሺ የ- የስራ ልምድ አሉት?
የስራ ማለት እ፣ ማለት እ፣ ሳቆም የተማርኩበት አለኝ
ምን አለ?
እየቆም ይሆናል ወይስ እ፣ አይ ሰርተውበት ያውቃሉ? እነዚህ እንትኖች ሙያዎች እ፣ ፍሪጅ፣ አዎ።
ቲቪ ሰርተው ያውቃሉ?
አ እኮ እ፣ እዛ ተምሬ ነው እየሰራ ነበርኩት።
እሺ እ፣ ስለ ጉዳዩ መረጃ ከየት ነበር ያገኙት?
አይ ከጓደኞቼ ነው።
እሺ እንድሪስ ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራው ገበያ ለመቀላቀል ቀጠሮ ይዘን አንድ ቀን እ፣ እኛ ቢሮ መጥተው እ፣ መዝገብ ይኖርቦ- ቢሮአችን አንድ ቀን መምጣት ይኖርቦታል። እ፣ በተጨማሪ ደግሞ እ፣ የቴሌግራም ቻናል አለን። እዛ የተለያዩ ስራዎችን post እናደርጋለን። የቴሌግራም link ኡን በ text እልክልዎታለሁ።
አለኝ አለ ቴሌግራም link እንኳን አለኝ OK ያሉት አለኝ።
እሺ በቃ ስለደወሉ እናመሰግናለን። መልካም ቀን ይሁንልዎት።
እሺ መ- መቼ ነው እንትን የምለው?
እ፣ የሚመጡበትን ቀን እኛ ደውለን እናውቆታለን።
እሺ እሺ እሺ እሺ መልካም ቀን ይሁንልዎት።
እሺ ለሁላችንም